ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ቤት ቤት
ሰላም ብር ወደ ባንክ ሳስተላለፍ አልገባም account ኤ ላይ ከ best bet ላይ ቆረጠብኝ።
እሺ ቁጥርሽ ይሄ ነው? ቤት ቤት ቁጥርሽ ሰላሳ አራት አዎ አሁን የደወልኩበት እሺ፣ ስንት ብር ነው የሞከርሽው?
አምስት መቶ
እሺ ቆይ check ንግድ አድርግ።
ባንክ ላይ ትናንት ነው የሞከርሽው?
አሁን ንግድ ባንክ ላይ ከሁለት ደቂቃ በፊት አሁን okay፣ እሺ አዎ process ላይ ስለሆነ ነው ይገባልሻል። እሺ ትንሽ ጠብቂው።
እሺ እሺ እሺ አመሰግናለሁ።
መልካም ቀን።